Miten se terimaa ከተባልኩት ምን ልርዳዎት?
ምንድን ነው የት- እንትን ለማወቅ ነው የባህል ሰው አይደለ ለማወቅ ነበር።
ምን አሉኝ? ይቅርታ ትንሽ ድምፆት ተቆራርጧል።
Okay ይቅርብ።
Hello ትኬት የበረራ መረጃ ለመጠየቅ ነበረ ይቻላል። ከየት ወዴት? ለመቼ?
ወደ ኮምቦልቻ። ኮምቦልቻ ለነገ።
ለመቼ? ለነገ ነው።
አዎ እሺ እ ከአዲስ አበባ ኮምቦልቻ ነገ ላይ በረራዎቹ ሙሉ ናቸው።
ሁሉም አዎ ሙ- ያሉት በረራዎች ሙሉ ናቸው የሚያሳዩት።
Okay። ቅዳሜ እ፣ እሺ available ያለበትን ቀን እያየሁልዎት ነው። እሺ እሺ ሰኞ ዕለታ ነው available የሆነ flight ያለው ወደ ወደ ኮምቦልቻ።
ኧረ በስመ አብ፣ ሰኞ የሚል ማለት እንትን ይሄ ቅዳሜ እ?
የሚል ነው። ቅዳሜ ቅዳሜ የሚል ነው።
ትክክል። ቅዳሜም የለም። አዎ ሰኞ ነው ያለው።
Okay እሺ በቃ ሊያዝልዎት የሰኞ
አይ ቆይ እስኪ ምን ነገር ነው እደውላለሁ መልሼ።
ይቻላል። ይደውሉ ነው።
እሺ አባቴ አመሰግናለሁ።
እሺ ስለደወሉ እናመሰግናለን። መልካም ቀን።
እሺ።